ልቃቅ እንጂ ተሽሮ መንገዱ የሚወደድ ሙታ አረጌ ክህዱ ከሄዱ ልቤ ተገዝቷል አታስብኝ ሌላ እኖራለሁ ሀረር ብርቱካን ልበላ ብርቱካን ልበላ አገር አየሁ እንደ ሀረር ምቹ አየሩ ጥሩ ነው